ነው ሰላም ቤት ቤት ቤት ከላጤ ወለደው
በዚህ ቁጥር ለምንድን ነው ቤት ቤተ መክፈት ያልቻልኩት?
ምን ነው አባቴ ምን ይልሃል?
ኧረ ጭራሽ ኮድም አይልክም ሬጅስተር የሚለውንም አይከፍትልኝም። መጀመሪያ ስልክ ቁጥርና ከድረስ አካውንት ነበረ
ቤት ቤት በዚህ በዚህ ስልክ
ምን ቤት ቤት ላይ አዎ፣ በዚህ በዚህ ስልክ ከፍተህበት ታውቃለህ?
እኮ የለኝም። ሌላ አይነት game እንጂ ቤት ቤት ላይ የለኝም።
አሀ፣ እኮ አሁንም አሁን እንዳልተመዘገበ ነው የሚያሳየኝ ይሄ ስልክ አሁን የደወልክበት ስልክ ማለት ነው። በዚህ ከሆነ ለመመዝገብ እየሞከርክ ያለው እኮ ለመመዝገብ ነው እየሞከርኩኝ ያለው።
እሺ፣ አ፣ ዘጠኝ ብለህ ነው ያስገባኸው username?
አዎ እሺ፣ password ምንድን ነው ያስገባኸው?
password capital letter አለ የሚለው ፊደል ቀላቅዬ
እሺ፣ ኤል ብዬ ከዛም ኤቢቢ ኤል ኤ
አዎ፣ ይኸውልህ አባቴ መ- የራሱ የሆነ መስፈርት አለው። እሺ፣ ለአንተ ብቻ ሳይሆን ማለት ነው ለሁሉም account ኦች ያው password ኣቸውን secure ለማድረግ ያ- ያስቀመጥነው pass እንትን አለ የ password requirement አለ። ለዛ ነው እዛው ላይ ካየው ራሱ መስፈርት አለው እንደዛ ለማሟላት ያለበት እኮ እና በ- capital letter ብቻ አይደለም። አንድ capital letter ካስገባ ቢያንስ አንድ capital letter ያስፈልገዋል። ልክ ነህ። ከዛ ደግሞ አንድ letter እንትን ምንድን ነው ቁጥር ያስፈልገዋል ነበር ማለት ነው። አንድ አንድ number ቢያንስ ማግባት ማስገባት አለብህ። ከዛ ደግሞ አንድ ደግሞ ሌላ ይሄ እንዴት ነው ምልክቶች አሉ አይደለ? የ- የአቄ ምልክት ሊሆን ይችላል፣ at ሊሆን ይችላል፣ ወይም ደግሞ hashtag የተለያዩ ምልክቶች አሉ አይደለ?
አዎ።
ከእነሱ ውስጥ ቢያንስ አንድ ደግሞ እሱን ማስገባት አለብህ። ከዛ እነዚህም ሶስቱን ካስገ- ካስገባ በኋላ መጨረሻ ላይ ስትቆጥረው ሌላው የፈለግከው መሆን ይችላል። ከዛ ሌላውን ስ- ከ- ስትቆጥረው እነዚህን ግን ዋናው ሶስቶቹን ሶስቱን መስፈርቶች አሟልተህ ካስገባ በኋላ ሙሉውን ስትቆጥረው ስምንት ቢያንስ ስምንት ወይም ከዛ በላይ መሆን አለበት ማለት ነው። password እርዝማኔው ማለት ነው።
capital letter ከዛ ቁጥር ነው ማድረግ ያለብኝ ነገር ምን አልከኝ?
አ- መጀመሪያ capital letter ከዛ ቁጥር ከዛ ወይም at ነገር አድርጌ አዎ
እሱ ከዛ በኋላ ቁጥር ማድረግ እችላለሁ። አዎ።
ይቻላል። አዎ ሌላውን ቁጥር ምናምን መሆን ይችላል፣ ግን መጨ- ስትቆጥረው ያው ከስምንት በላይ መሆን ይችላል አለበት ወይ ስምንት ወይ ከስምንት በላይ መሆን አለበት ሙሉ ስትቆጥረው ማለት ነው። እና ቦታ ቢቀያየር ችግር የለውም። እሺ እኔ ያው እንደነገርኩ የመጀመሪያው ምናምን ምናምን መሆን የለበትም ችግር የለውም። እሺ ቢያንስ ግን ያው እያንዳንዳቸው አንዳንድ መሆን ስላለባቸው ነው የነገርኩ። ቁጥር alphabetic አንድ capital letter እና ምልክት ሊኖረው ስለሚገባ ነው።
okay እሺ አባቴ እናመሰግናለን ስለደወልክ። መልካም ምሽት ይሆንልህ።